ሄሎ ሄሎ።
ሰላም ጤና ይስጥልን አብሮ ይስጥልን ተስፋሁን
ወይ ከ We Plus ነበር ምደውለው የእኛን application አውርደው ነበር
We Plus አዎ አዎ ለአሽከርካሪነት ነው ለተጠቃሚነት ነበር
ለተጠቃሚነት እሺ እርስዎ ግን የተመዘገቡት አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ላይ ነበርና
አ እኛ ለተጠቃሚዎቻችን Play Store ላይ We Plus Solution User የምትል ናት user ምትላለች ነው አዎ We Plus Solution User አዎ።
የሚል አለ እሷን ልክ register ስታደርግ የታክሲ አገልግሎት አርባ አራት በላይ አገልግሎቶች ከሶስት መቶ ሀምሳ በላይ game እንዲሁ አሸናፊ ም።
የምታደርግ referral code አለችልክ አ ይሄኛው ለአሽከርካሪዎች ስለሆነ ታጠፋውና We Plus Solution User የምትለዋን አውርዳ register ማድረግ ትችላለህ ያሉንን እሺ አገልግሎቶች መጠቀም ትችላለህ ማለት ነው እሺ እሺ አመሰግናለሁ መልካም የስራ ቀን ይሁንልህ ይኸውልህ አሜን